ጤና ይስጥልኝ።
okay።
ከአሪፍ ቤት ነው እየደወልክ ያለሁት አቶ አዎ፣ ወ- አዎ፣ አሁን ደውለው ነበር ደንበኛችን አስራ አዎ፣ ሶስት ሺህ ደው- ብር withdraw አዎ፣ ደውለን ነበር።
እሺ እ፣ በእኛ በኩል አይተንለው transaction ኡን አላገኘነውም ደንበኛችን። ስለዚህ ሁሉ ስፖርትን ነው የሚያናግሩት ከዛ አልወጣ ማለት ነው።
አዎ፣ እሺ፣ ሁሉ ስፖርት ጋር እንላክ።
አዎ፣ balance ኡን check ያድርጉትና ከሌላ ሁሉ ስፖርትን ያናግሩ።
አዎ፣ እሺ፣ እኛም በዚህ በኩል contact ለማድረግ እንሞክራለን።
እሺ።
እናመሰግናለን። መልካም ቀን።